Hello, Jinesh.
Hello hello Hello hello፣ አይሰማም?
ሰላም ነው? ቺፕቺፕ ነው አይደል?
አዎ አዎ፣ ቺፕ ቺፕ ነው።
ይኸውልህ ትዕዛዝ አዘን ነበርና ቅድም ምሳ ሰዓት መጣን፣ ሹፌር እስካሁን አልመጣልንም።
አስራ ስምንት እና አስራ ስምንት ቤት ነው ስልኩ።
ስልኩ አስራ ስምንት ነው። አዎ እንደዛ ነገር ነው።
አዎ አዎ።
በጣም ብዙ ሰው እየደወለልኝ ነው። እኔ ጋርም ስልኩን ዘግቶብኝ ነው። በጣም ያስቸገረኝ ነውና በጣም ይቅርታ።
እና ምን ይሻለናል? እኛ ደግሞ ዛሬ እንትን ካላልን አንችልም። ስራ ነው ምን ስራ ነው ያለ ነው። ሙጫችን ደርሶ ነው።
አዎ ልክ ነው። ማኔጀሩ ጋር ደውዬ እያሳወቅኩት ነው። መልስ እሰጣለሁ ብሎኛል። ትንሽ ታገሱኝ። በጣም ይቅርታ። መልስ ምን እነግራችኋለሁ።
አይ ካልሆነ ወይ cancel ማድረግ ፈልገን ነበር እኛ refund እንዲደረግልን
እሺ ይችላሉ። እሺ refund በዚህ ቁጥር ነው የታዘዘው?
ይደረጋል። አዎ በዚህኛው ስልክ ይቻላል። ስልኩን ልንገር የተደረገበትን እሺ እሺ፣ ዜሮ ዘጠኝ ስልሳ አራት ስልሳ አራት
ዘጠና ሰባት ዘጠና ሰባት አስራ ሶስት አስራ ሶስት ሰባ አምስት ሰባ አምስት እሺ፣ አስራት ነው የሚል ነው አስራት በሚል ነው ያለው group እንዳለ ይመለስ።
የእሺ በሀያ ዘጠኝ የታዘዘው የሽንኩርቱ ማለት ነው።
አዎ ፕላን ነው እሺ ማለት ነው።
እሺ እሺ፣ በጣም ያው ይቅርታ። እሺ፣ እሺ እሺ እሺ